ይሄ ነው ይሄ ነው ይኸው። ጤና ይስጥልኝ ደንበኛችን ከአሪፍ ፔይ ነበር የምንደውለው። text message ውስጥ ይግቡና አሁን የምሎትን ያድርጉ ደንበኛችን። አሁን የምሎትን ያድርጉ ደንበኛችን። screenshot አንሱና ላኩልኝ ብዬት የነበረው text message ውስጥ ያለውን ማረጋገጫ መልእክት ነበረ። እርስዎ የላኩልኝ ሌላ ነው። ስለዚህ አሁን እኔን እያናገሩ text message ውስጥ ይግቡ።
ሌላ ነው
hello፣ አይሰማም ደንበኛችን።
ስማው
እሺ፣ message ስልኮት ውስጥ message ውስጥ ይግቡ።
እሺ
ከዛ በኋላ ማረጋገጫ መልእክቱን የ deposit ኡን መልእክት የተላከሎትን screenshot ያንሱት።
ይሄ ምን ሆነ? ይሄ አይደለም
አሁን የላኩት አይደለም ደንበኛችን፣ message ውስጥ ነው። deposit አይደለም አዎ እኮ text message ውስጥ ነው የሚገኘው። ደንበኛችን message ውስጥ ይግቡና screenshot ያንሱት፣ message ኡን የተላከሎትን message
እሺ
መስመር ላይ ያሉ ደንበኛችን አዎ ሆይ
ደንበኛችን መስመር ላይ ያለው አዎ አለ እሺ ያልኩትን አደረገው።
አዎ እሺ እፈትሻለሁ በነጋሴ እ message ውስጥ ገብተው screenshot አደረጉ ደንበኛችን።
አዎ እፈትሻለሁ
እሺ እሺ፣ እናመሰግናለን። መልካም ጊዜ